L,
ela, አውራል ሸዶ
ባሎ፣
ማምን እንዴት ነህ?
ባስተሳለገ የነበረ ቅርጻት ከጅጅጋ ወደ ጅጅጋ ውጭ አለኝ።
ውጫሌ ጅጅጋ ነው ያለኸው?
አዎ፣ ጅጅጋ ነው ያለሁት። ወደ ውጭ አለኝ እሺ ቢሮ ና እና ቁረጥ። ዛሬ በስልክ አንቆርጥም።
እና አዎ
ለስንት ሰዓት? የአራት ሰዓት አለ።
እ የአራት ተኩል ታገኛለህ፣ ግን አሁን ና